hello ጤና ይስጥልኝ ቤት ቤት
ሰላም ነው።
ሰላም
እ ብር deposit ለማድረግ ነበር ትችላለህ?
እና page ቤት የሚለው ማለት ነው። ቴሌ ቴሌ ብር እና አዋሽ ባንክ አለ። CBE ብር የለም ውስጥ
okay deposit ለማድረግ ነው። CBE ብር እና ቴሌ ብር መጠቀም ትችላለህ።
CBE ብር የለውም። CBE አዎ ብር የሚለው ለጊዜ አዎ ለጊዜ ቴሌ ብር መጠቀም ትችላለህ።
ቴሌ ብር ደግሞ አል- አል- አል- አልጠቀምም። እኔ ቴሌ ብር የለህም?
አዎ።
አዎ አሁን ለጊዜ እየሰራ ያለው ቴሌ ብር ነው። ለዛ ነው እንደ ሁለተኛ ደግሞ ትላንት ብር deposit አድርጌው ነበር። ከ- ከ account ተቆረጠ፣ ግን deposit አላደረገም።
okay እሺ deposit message ኡ ልካልናል ቴሌግራም ላይ አዎ ልኬያለው ነበር በዚህ ስልክ ቁጥር account ም ሁላ ልክ ነበር።
okay እሺ እሺ ቆይ እ ቴሌግራም ስምን ትነግረኛለህ? የቴሌግራም ስምን አዎ ስጦታ
እ እ
ስጦታ ስጦታ እሺ S I T ነው አ፣ ስጦታው አስፋው ነው።
ታዬ ስጦታ ታዬ እሺ እም፣ okay እሺ አንዴ ስልክህን ትነግረኛለህ። ቤት ቤት ስልክህንም ልከህልናል አይደል?
አዎ አዎ ቤት ቤት ቁጥርህን ልከሃል?
አዎ አዎ እሺ ንገረኝ። ዜሮ ዘጠኝ አርባ አራት እሺ
አርባ እሺ ዜሮ ሰባት እሺ ዜሮ ዘጠኝ
እሺ እ Jas የሚል account ነው ያገኘሁት። Jas JAS ማለት ነው።
okay፣ ጂሜል ነው።
no አይ የቴሌግራም ስም ማለት ነው። Jas የሚል account ስንት ብር ነው?
ሀምሳ ብር አዎ ሀምሳ ብር ጃስ ፒላ በሚል account ተልኮልናል። ከዛ ለሻፓ inform አድርገንልሃል። እሺ እሺ፣ ዲፖዚት እንደመለሱልን እናሳውቃለን።
እሺ። አመሰግናለሁ።